ስዕል 37 አማኞች ሁሉ እግዚአብሔርን በህብረት ሊያመልኩ መሰብሰብ አለባቸው። የእግዚአብሔር ቃል መማር፣ መዝሙሮቹን መዘመርና መጸለይ አለብን። የእግዚአብሔርን ሥራ ለመርዳት ስጦታዎችን መስጠት ይገባናል። እግዚአብሔር የጌታ የኢየሱስንም ሞት ደግሞ እንድናስታውስ አዞናል። የምንመለከተው አማኞች የጌታን ራት ሲሳተፉ ነው። ቂጣው ለኃጢአታችን የተቆረሰውን የኢየሱስን አካል ያሳስበናል። ወይኑም ስለ ኃጢአታችን የፈሰሰውን ደሙን ያሳስበናል።